አቤት ሰላም ዳዊት ዳዊት።
ከችፕችፕ ነው የደወልኩሎት።
እሺ እሺ እስኪ ችፕችፕ ላይ የትኛው service አታችሁት ይስተካከል የሚሉትም ነገር ካለ በዚህ በመጠየቅ ነበር የደወልነው።
ቺፕ ቺፕ አሪፍ ነው አሪፍ ነው።
አ እስካሁን እንግዲህ ምንም እንትን የለንም። ቆንጆ ነው።
እሺ ይስተካከል የሚሉት ነገር አለ ከዚህ በፊት ከደርሶት ላክ አንጻር ምናምን
አይ እስካሁን የለም። ጥሩ ነው። ቆንጆ ነው። አሪፍ ነው።
እሺ እናመሰግናለን። እሺ መልካም እሺ እናት እሺ እሺ